ጤና ይስጥልኝ ቴስት ሪማርክል ሄሎ ሄሎ
ሄሎ ሰላም
እ
እሺ ምን ልርዳዎት
ምን
ምን አሉኝ
ምናምን ሰላም ደህና ነኝ ይመስገን
እንደት ነሽ?
ደህና ነኝ
ደህና ነሽ?
እግዚአብሔር ይመስገን እርስ- እርስዎ ደህና ደህና ኖት ነው? ደህና እርስዎ ነው?
ደ- እርስዎ ደህና ኖት
ደህና ነሽ?
ደህና ነኝ ደህና ነኝ ይመስገን እንደት ነሽ?
በጣም ደህና ነኝ
እ
እርስዎ ደህና ኖት
እርስዎ ደህና ነሽ?
እሺ አንቺ ልበል
አንቺ ልበል?
ደህና ነሽ አንቺ
ደህና ነሽ አንቺ?
በጣም ደህና ነኝ
ደህና ነሽ?
ሁሉ ሰላም ነው
ሁሉ ሰላም ነው?
ምን ፈልጌ ልር-
ምን ሰላም ነሽ?
ምን ምን ፈልገው ነው የደወሉት
ምን ስል-
አማርኛ ማውራት ይችላሉ ወይ እንግሊዘኛ ሄሎ
ሄሎ
እሺ ምን ልርዳዎት
እሺ
ምን ልርዳዎት
መረጃ ነው?
በረራ ይፈልጋሉ
ናርጊ ነው?
በረራ